ሄሎ ሄሎ አቤት ጤና ይስጥልኝ።
አብሮ ይስጥልን።
የነገውን ፕሮግራም ካለ ለማዘዝ ነበረ።
እሺ ይቻላል። ነገ ስምንት ሰዓት እና ከምሽቱ ሁለት ሰዓት ነው ያለው።
አዎ አዎ፣ የሁለት ሰዓት ወደሚፈልጉት የሁለት ሰዓት የማታ
የማታው
አዎ፣ እሺ ስሞን እስከ ስንት ሰዓት ነው ግን?
እ የሁለት ሰዓት ከሆነ እስከ ሶስት ተኩል ለሰማንያ ደቂቃ ያክል።
እስከ ሶስት ሰዓት ተኩል አዎ እሺ ስሞትን ይንገሩ።
እ፣ ረድኤት ዘላለም። ሌላ ሰው ማስገብ ማስገብ ይቻላል? አዎ አዎ አዎ ይቻላል። ረድኤት ዘላለም ነው ያሉኝ።
አዎ
እሺ ስልክ ቁጥሮትን ይንገሩኝ። ዜሮ ዘጠኝ እ፣ ሀያ ስምንት ሀያ ስምንት ሰማንያ ዘጠኝ
እሺ
ሰባ አምስት ሰባ አንድ ሰባ አምስት ሰባ አንድ አዎ
እሺ የሁለት ሰዓቱን ነው ያሉኝ አይደለ?
አዎ አዎ እ፣ ለስንት ሰው ነው ቦታ ማስ- የሚያስይዙት?
ለ- ለሁለት ለአንድና ለሁለት ሰው?
ለአንድ ሰው ማለት ነው።
እሺ እ፣ ትኬቱን ከሶስት ሰዓት ጀምሮ እዛው በቦታው ያገኛሉ። እ፣ እሺ transfer ማድረግ ይችላሉ። እዛው በ cash መጥተው መክፈል ይችላሉ። መግቢያ አራት መቶ ብር ነው።
አዎ አዎ፣ እዛው መክፈል እንችላለን።
ይቻላል።
እንደመጣ አዎ እንደመጣችሁ መክፈል ይቻላል።
የሚጀምረው ሁለት ሰዓት ላይ ነው። በቃ አዎ ከዛ ግን በፊት መምጣት ብዙ ይችላል።
ቀደም ብለው መምጣት ይችላሉ። አዎ አዎ፣ ትኬቱ እዛው ይሸጣል።
አዎ አዎ ከሶስት ሰዓት ጀምሮ እዛው አለ ትኬቱ። ከጠዋት okay፣ ሶስት ሰዓት ከቀኑ?
ጀምሮ አዎ ከጠዋት ጀምሮ አለን እዛው። በማንኛውም ሰዓት መጥተው መውሰድ ይችላሉ።
እሺ እሺ እሺ እናመሰግናለን። መልካም ምሽት ይሁንልዎት።
እሺ